ሄሎ
ሄሎ ሀብታሙ፣ አሁን አይሰማም?
አሁን ይሰማል?
እሺ፣ መጀመሪያ ስትሄድ አልታዘዝንም እንዴ ያሉ?
አዎ
እሺ፣ ከዛስ?
አልታዘዘም አሉኝ።
እሺ፣ ከዛ ለሙሌ የታለ order ኡ ሊያስገባልኝ order እኮ አልታዘዘም አሉኝ ምናምን ነገር አልኳቸውኝ።
እሺ።
ከዛ ያዟ- ያዟቸው አልጠበቃ አለኝ። እሺ ብዬው ከዛ ማን ያለ እንደዛ? ማን ነው እንደዛ ያለ?
እ፣ ሙሌ ማለት ነው ማን ነው ሙሌ?
የ- ያ እንታሽ ቲቪ ደራሽ ማለት ከዛ ወጣሁኝ እኔ ወጥቼ ደግሞ አባሮች ደግሞ ወይ ከገባልኝ ማን ማለት ነው ነው ማን ነው ሙሌ?
ሙሌ ነው ቲቪ ደራችን ሄሎ አረ ሄሎ ውሽ ተረኛ አይደል?
ሄሎ
ተረኛ አይደለም አይደል?
አለ ማለት ነው
እሺ።
በስመ አብ ድምፅሽ ቆራጠናል አረገሽ ቆራጥ
ምንም ከዛ ካሉ በኋላ ለሚደረገው ወክል
ሄሎ ድምፅሽ ቆራጥ ይሰማሻል ድምፅ ይሰማሻል እኔ ሀብታሙ
ሄሎ።
ሀብታሙ አቤት ሄሎ ሄሎ